አለ።
ሄሎ
ሄሎ፣ ሰላም ጤና ይስጥልን።
አብሮ ይስጥልን።
አለን ምን ልርዳዎት?
አይ ቴሌቪዥን ትኬት ምናምን ነበር እና ፈልጌ ነበረ ጥያቄዎች ምናምን ጽሁፍ ፈልጌ እንዴት መግባት እንዳለብኝ ስላልተረዳሁ እሺ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉ። መጀመሪያ
እ?
ሶስት ቁጥር ላይ ለመጫወት የሚል አለ። ጥያቄና መልስ የእድል ጨዋታ አለ። መርጦ መጫወት ይችላሉ። ስልኮት smart ከሆነ በድረገጽ
እሺ። ኮከብ ስል ኮከብ ዘጠኝ ሰማንያ አምስት መሰላል
እሺ፣ ኮከብ ዘጠኝ ሰማንያ አምስት መሰላል። እሺ አ፣ እሺ እሺ። መልካም ጊዜ ይሁንልን።
እሺ፣ ለአንቺ መልካም ጊዜ።